ሄሎ
ሄሎ፣ ሰላም ነው?
ጤና ይስጥልኝ። ዋሽንግተን ሆስፒታል አዎ፣ ትናንትና የ lab result በስልክ እንድትልኩልኝ ነግሬያችሁ ነበርና አልተላከልኝም።
ስም ማን ልበል?
ስም አስፋው አስፋው ያልቅበት። ስልክ ቁጥር ልንገርሽ?
ችግር የለም። ስልክ ቁጥር ንገረኝ። እሺ።
ስልክ ቁጥር እሺ፣ ዜሮ ዘጠኝ አስራ ዘጠኝ አስራ ስምንት ሰባ ሶስት ሀምሳ ሶስት እሺ። ቴሌግራም አለው ይሄ?
ቴሌግራም አለው። አዎ።
በቃ እሺ፣ ይላክልኝ።
እሺ፣ thank you